አይስጥልም ቤት ቤት ሄሎ ደብረስጥልን ትናንትና ሪሲት ቆርጠን ምን አልከኝ?
ትናንትና ሪሲት
ይቅርታ አልሰማሁትም። ምን አልከኝ? አ- የትናንት አንድ አንድ ሪሲት ብቻ አልካ ስለማ ካሳ ተግቶ ሌላ ሁሉ አሸንፍ ያለው እና አ- አንድ ብቻ አንድ ጨዋታ ብቻ ከካ- ተካንሰለ።
ጨዋታው አዎ ተቋረጠ። ጨዋታው ነው ወይስ post አዎ።
ምንድን ነው?
ተቆረጠ። አ- cashier code ይዘሃል?
እ? አዎ cashier code
ቁጥሩ cashier code ዋን ይዘሃታል?
አዎ ቁጥሩ ይዣለሁ።
እሺ አንዴ።
ዘጠኝ
እሺ ንገረኝ cashier code።
ዜሮ ዘጠኝ እሺ
ሰላሳ ሶስት እሺ
ሀያ ዘጠኝ
ስልክ ነው ይሄ cashier code ነው የምትነግረኝ?
ከዚህ ቁጥሩ እንግዲህ ስልክ ቁጥሩ አይ ነው ይሄኛው cashier- cashier code ነው እ, የምትነግረኝ። እሺ ከታች ትኬት ስር ያለውን
ከስልክ ቁጥሩ ነው በቃ ከ- ልልክልሽ በእንትን በእንትን ልልከው በቴሌግራም ቴሌግራም ላይ ላከው። እሺ ከ- አይ።
ጨዋታው ምንድን ነው የሆነብህ? cancel ነው የሆነብህ ወይስ አዎ ተራ?
cancel ነው የሆነው ሳይጀምር ማለት ነው።
okay ስለዚህ postponed ነው የሚሆነው። ሀያ አራት ሰዓት ነው አዎ።
መጠበቅ ያለብህ። ከሀያ ሀያ አራት አራት ሰዓት ሰዓት።
በኋላ ውጤቱ ይታወቃል። አዎ አ- አየህ አየህ።
እሺ፣ ግን ትኬቱን ላከው። እሺ check እናድርገው።
እሺ እሺ እሺ እሺ፣ መልካም ቀን ወንድሜ።